እባላለሁ። ሰላም ጤና ይስጥልኝ ሚስት ቤት።
አሁን ቴሌግራም ላይ አግኝተህ ተብዬ ነበር ላኩልሽ ምን አልከኝ?
ብር እሺ
ተይዞብኝ ነበረ።
እሺ
በቴሌግራም ልካለሁ። አሁን እዩ።
እሺ እና ይልሃለን። እሺ
እሺ፣ አሁን
ላከው።
አዎ፣ አዎ።
ማነው ስምህ?
መሐመድ ሙክታር ሼካ።
የቴሌግራም ስምህ
መሐመድ ሙክታር።
መሐመድ ሙክታር።
አዎ፣
okay እሺ። ምንድን ነው ያልገባለህ?
እዩ። እዛ ላይ እዛ ላይ እዩ እስቲ እኮ ምኑን ነው የትኛውን ነው?
ሁለት ሺህ ስድስት መቶ ስድስት ብር መቶ ብሩን።
አዎ፣ እሺ ከቴሌ ብር ነው ከ CBE
ከቴሌ ብር ከቴሌ ብር የተላከልን message አለች አይደለ?
አዎ።
እሷን አይደለም።
message እ
አሁን የላኩልሽ እኮ እህ
የተያዘብኝ ብሮች ናቸው። አሁን የላኩልሽ አላየሽም?
እኮ deposit አይደለ እንዴ አባ?
deposit አ፣ buy ምናምን የሚለው እኮ deposit ነው አይደለ?
እም፣ እኮ deposit ከ- ከቴሌ ብር የተላከልን message አለች አይደለ?
አዎ።
እሷን message ለኛ ላክልን ግዴታ ነው።
ጠፋብኛ። እሱ ሌላ አደረኩኛ። ያው ችግር የለውም ታዲያ ምን ችግር አለ? እስቲ መቶ ሀያ ሰባት ላይ ደውልላቸውና ላኩልኝ ድጋሚ በላቸው ይልኩልሃል። እሺ ይሄ እኮ ፋይሌ ነው እያየሽ አይደል እንዴ?
ምን አልከኝ?
አሁን የላኩልሽ እኮ ፋይሌ ነው።
አይደለም አባ እን- እነሱ እ።
ቻፓዎች ይሄንን አይደለም የሚፈልጉት። እሺ ለዛ ነው transaction code ዋን ቀኑንና ስሙን ይፈልጉታል። እሺ ለዛ ነው እ- እሺ እሱን እልካለሁ። ይሄኛው የ- የተያዘ አይደለ? እስቲ ጋር check አድርግኝ እሺ።
ይሄም እኛማ ስናየው ይኸውልህ pend processing ላይ ነው የሚለው። ምክንያቱም ቻፓዎች ናቸው approve አድርገው ወደ እኛ የሚልኩልን። እሺ
አሁን እኔ በጣም አን- አሁን ግራ ገባኝ።
አይደለም ይኸውልህ ለመቶ ሀያ ሰባት ላይ ለቴሌ ብሮች ደውልላቸውና የ deposit አዎ።
message የ deposit message ኡን ላኩልኝ በላቸው። ችግር የለውም ወዲያው ነው እኮ የሚልኩልክ። እሺ
አሁን እናንተ ማሸፈር ጀመራችሁት። አንዴ ብር መያዝ፣ አንዴ ብር ወደ ላይ ለማውጣት ስትልም ብር መያዝ ወ- ለማውረድም እ፣ ክልክል። ማመዶ ቶም